ሄሎ
ሄሎ አቤት።
ጤና ይስጥልኝ። ዶን ኪቲቭ ነው።
አዎ
እሱ ድንቅ ልጅ የሚል ለመጠቆም ነበር። ልጅ
እሺ። የስንት አመት ልጅ? የስንት አመት ልጅ?
ስምንት አመቱ ነው። ስምንት የዘጠኝ አመት እህ አሁን ላይ እጹብ ድንቅ ልጆች መስፈርቱ አምስት አመት እና ከዛ በታች የሆኑ ልጆችን ነው የምንመዘግበው። የስምንት አመት አይሆንም። እድሜያቸው አምስት አመት እና ከዛ በታች የሆኑ ልጆችን ነው መጠቆም የሚቻለው። እጹብ ከአምስት ድንቅ አመት ልጆች።
በታች?
አዎ ከአምስት አመት በታች ነው የተለየ talent ያላቸውን ልጆች።
እኮ አይ ይህን የተለየ talent ስላለው ነበር። ግን ከአምስት አመት በታች ካልሆነ አይሆንም።
አዎ talent ቢኖረውም ያው መስፈርቱ አምስት አመት እና ከዛ በታች ስለሚል የስምንት አመት አይሆንም ማለት ነው።
በቃ
እሺ እናመሰግናለን። እሺ